ጤና ይስጥልኝ ብሉስኮት ቶባኮ የምንወደው
ሰላም ጤና ይስጥልኝ እናት እንትን ውዝድሮ ብዬው አየር ላይ የሚቀረው ኮኔክሽኑ ለምንድን ነው?
ከሁሉ ስፖርት ላይ ቀንሷል።
አሀ፣ ከዛ ውዝድሮ አልኩኝ።
ቴሌግራም ላይ ልከውልናል።
ቴሌግራም ላይ ምኑ ልላክልሽ?
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ከምኑ ላይ አልሽኝ?
ከዝውውር ታሪክ ላይ ያልጋሎትን ፎቶ አንስተው በቴሌግራም ይላኩልን።
አልገባኝም። withdraw ብዬዋለሁ እና አዎ እሱ ገባኝ።
ብሩን ቆርጦታል።
በእንግሊዝኛ እና በአማርኛ የሚጠቀሙት የ- ሁሉ ስፖርት
በእንግሊዝኛ ነው።
more የሚለው ውስጥ ይገቡና transaction history የሚል አለ።
እም፣ bank transaction የሚለውን ከፍተው አሁን አልገባልኝም ያሉትን ከሱ ላይ ፎቶ አንስተው በቴሌግራም ይልኩልናል።
ሊገባኝ አልቻለም። ታያለሽ፣ እስኪ ልሞክር።
ገብተው በዚህ ማየት አይችልም።
መጀመሪያ በስልክ ቁ- በዚህ ስልክ ቁጥር ማየት አይችልም።
አንችልም። አሁን እንዳልኩ ይግቡና ይዩ።
okay፣ ምን የሚለው ነው ያልሽኝ?
more የሚለው ውስጥ ይገቡና transaction history የሚል አለ።
okay፣ በአማርኛ ሳረገው
የዝውውር ታሪክ ውስጥ ይገቡና የባንክ ዝውውር ውስጥ ማለት ነው።
እሺ፣ ወደ ቴሌብር ነው እ፣ transfer ያደረኩት።
ከዛ ላይ ፎቶ አንስተው ይላኩ።
okay፣ ቴ- ማነው transfer ኡም
ይግቡና መጀመሪያ አይተው ይደውሉ መልሰው።